አየር እርግቧን ባንቺ ላይ ሆነሽን ከየዋሆች በላይ አዋፍ አዜሙ በሰርግሽ ነውይ መልአክ ሊያደርግሽ አየር እርግቧን ባንቺ ላይ ሆነሽ ከየዋሆች በላይ አዋፍ አዜሙ በሰርግሽ ነውይ መልአክ ሊያደርግሽ ፊትሽ ቆመን እስኪ እንምነሽነሽ ደስ ይበልሽ አንቺ እኮ ገርንሽ ሀገር ሲያደንቅ ሰውነትሽ የሚያውቅ ያውራ ደግነትሽን ውበት ፍቅር እንደመሆኑ አንቺን ስንድር አልመሸምገ